ጤና ይስጥልኝ። ቤተሰቤ ዲቦራ ነኝ። እባክዎ የምረዳው?
ሲስተር እንትን ብር ማን ላይ ቀርቶ ነው?
ዲፖዚት ነው
ቤስት ቢት ነው ዲፖዚት ነው ዊዝድሮ ነው ያደረግከው?
ዲኮት ላት ከዛ ውስጥ ዲኮት እ ከዛ ውስጥ ወደዚህ ልኬ ነው ምንድን ነው ወደ ወደ ምን ላክ? ወደ ቴሌ ብር?
አዎ ወደ ቴሌ ብር።
እሺ እስቲ የቤስት ቤት ቁጥርህን ንገረኝ።
ዜሮ ዘጠኝ ዜሮ ዘጠኝ ሰላሳ ሰባት ሰላሳ ሰባት አርባ ስምንት አርባ ስምንት
ሰማንያ ዘጠኝ ሰማንያ ዘጠኝ ዜሮ